አበባ አበባ ብዬ አበባ እጠራሽ ያንስሻል የኔ ማማ አበባ አበባ ብዬ አበባ እጠራሽ ያንስሻል የኔ ማማ እውነት ካልሆነ አበባ በካሳይ ምልም አበባ ጎንደር ካመነ አበባ አተባይ ጥልም አበባ አበባ አበባ ብዬ አበባ እጠራሽ ያንስሻል የኔ ማማ አበባ አበባ ብዬ አበባ እጠራሽ ያንስሻል የኔ